ሄሎ
አቤት
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
በእንግዲህ የምንመለከት
ልጆች ጋር ለመታደም ፈልጌ ነው ደወልኩት።
ለመታደም አዎ
ማስታወቂያ እናወጣለን። ቀረጻ ሲኖር ፌስቡክ ላይ ወይ ዩቱብ ላይ ማስታወቂያ እናወጣለን። ያኔ መመዝገብ ትችላላችሁ። በእኔ በኩል በመስታወቂያ ነው።
አዎ ቀረጻ ሲኖር ማስታወቂያ እናወጣለን ፌስቡክ ላይ ወይም አዎ።
ደግሞ በዩቲዩብ ላይ ማለት ነው።
እሺ ስለዚህ ያኔ ደውላችሁ መመዝገብ ይቻላል። አሁን ላይ የለም።
እሺ እሺ እናመሰግናለን።